ጤና ይስጥልን ቤስት ቤት ረዴት ነው የሚለርዳው
ቤቲንግ ኦንላይን ነበር የሚጠቀመው እና እሺ
እምባለኝ ዛሬ ምንም ጠፋብኝ።
ምን ምንም አይልህም ነው
ዲፖዚት ነበር የሚጠበቀው ኦንላይኑ ማለት ነው።
እሺ
የተጫወትኩ ነበር ትናንትና ትናንት ወዲያ። ከዛ ዛሬ ደግሞ ቅድም Password ከፍቼ- ምናልባት ተሳስተክ እንዳይሆን
እኮ እንደ አዎ መሰለኝ save አላረኩም መሰለኝ። እንዴት ነው ማድረግ የምችለው? Balance ምናምን ነበረኝ deposit Forget password በለውና
እ?
Forget password በለውና password ይላክልሃል። እሱን ኮፒ ታደርግና login ብለህ ስልክህን አስገብተህ ሎ- ስትሞላው ይመጣልሃል።
አዎ፣ balance የነበረው አብሮ መጣ።
አዎ ይመጣል።
የምኑ ላይ ነው የምልህ? አሁን እዛው ጋር forget password የምትላለች
For- የምለው ላይ አዲስ ነው የሚጽፈው።
Forget password የሚለው ላይ ስልክህን ትጽፍና ከዛ ይመጣልሃል password።
እሺ ልሞክር።
እሺ